ሄሎ ፍቅር ነኝ።
ፍቅር እንዴት ነሽ?
አዎ ሰላም እንዴት ነህ?
አለሁ አለሁ። እ ከቢጂኤስ ኦፍ ታይም የሆነ ነበረ እ
እ እንትን አይልኝም አይስተካከልኝም ስልኬ አይሰራም ነበርና እ
ይስተካከልኛል ለውስ እንዴት ነው?
ምን ቢድሬስ ጨርሰህ ያ ነው አሁን?
ሴት ያ ሴት ነግሬያት ነበረ ጨርሼዋለሁኝ። እንትን ያ ሴት ነግሬያት ነበር እስካሁን ድረስ እንትን አላለም።
ማነህ?
ሀብታሙ ነኝ ሀብታሙ ይስተካከለታል ግን?
እ
እሺ order ነበር ንገረኝ።
ዜሮ ዘጠኝ ሰባ ስድስት ዜሮ ዘጠኝ
ሰባ ስድስት ሰባ ስድስት ለሀሴት ነው የነገርካት?
አዎ ጨርሰዋል አይደል? እሺ አናግርልሃለሁ።
እሺ